register maka?
Hello.
ሄሎ ሄሎ።
አቤት ሰላም።
እ፣ ዛሬ ከአዲስ አበባ ወደ አርባ ምንጭ flight አለ ከሰዓት።
እሺ ሌሎች እም፣ ዛሬ ከአዲስ አርባ ምንጭ ሙሉ ነው ያለው።
ነ- ነገስ ወይም ከነገ መቼ ነው ያለው የቀረበው ቀን?
እሺ። ነገም ሙሉ ነው። ቅዳሜ ነው ያለው።
ለቅዳሜ አለ። የስንት ሰዓት?
አዎ። ቅዳሜ ጠዋት አንድ ሰዓት ከአርባ እና ከሰዓት ስምንት ሰዓት ከአርባ
okay። እሺ፣ ተመልሼ እደውላለሁ።
እሺ እሺ ይቻላል። እናመሰግናለን። ስለደወሉ መልካም ጊዜ እሺ